ሀሎ ሰላም ጤና ይስጥልኝ ከቢጃ ኢትዮጵያ ነበር መደውልልዎት።
ጤና ይስጥልን።
እሙዬ distributor ኖት?
አዎ እሺ ከቢጃ ኢትዮጵያ ነበር መደውልልዎት። ሰሞኑን ቢጃ ኢትዮጵያ እ የቢጃ የመለያ ቁጥር text አድርጎልዎ ነበር ደርሶታል?
አይ፣ ይቅርታ አድርጊልኝ እ ሊደርሰኝ ይችላል ግን አላየሁትም መሰለኝ።
እሺ ልንገሮት ለመያዝ ይመችዎታል?
እሺ እስክሪብቶ ይዣለሁ።
እሺ አርባ ዘጠኝ
እ አርባ ዘጠኝ አዎ እሺ
አርባ ሁለት
አርባ ሁለት ዘጠና አምስት ሀያ ሰባት
ዘጠና አምስት ሀያ ሰባት አዎ
እሺ እ አርባ ዘጠኝ አርባ ሁለት ዘጠና አምስት ሀያ ሰባት አዎ እሺ እሺ ምን ይሄ የእንትን ነው ቤተኛ ነው?
የ- የእርስዎ መለያ ቁጥር ነው የቢጃይ አሀ ከኛ አገልግሎት ሲፈልጉ ሰማንያ ሰባ ሰባት ይደውሉ።
አሀ የቢጃይ መለያ ቁጥር ይዘው ይደውሉልን። አገልግሎት አሀ ሲፈልጉ።
አሀ እሺ በጣም አመሰግናለሁ።
እሺ መልካም ቀን።
እሺ ለአንቺም እሞ እሺ እሺ